hello ሌላ ፍጹም ወይ ተገናኛችሁ?
እ እ አ ግን ሰዓቱ እንዴት ነው የማደርገው? አ?
ጨርሰውና እስኪ የሚስተካከል ከሆነ ይስተካከላል።
እሺ እሺ።
እሺ